ጤና ይስጥልን ቤት ረዴት ነው የምንረዳው።
እናት ትኬት ውጤት ማወቅ ፈልጌ ነበር ከእኛ data ስለማይሰራ
እሺ cashier ኮዷን ንገረኝ።
cashier ኮዱ እሺ አስራ ሶስት okay አስራ ሶስት sorry ቆይ አይ ተሳስቻለሁ ቆይ አንድ ቀች ነው አላውቅ ማወቅ የፈለኩት እዚህ ላይ እሺ አስራ ሶስት
አስራ ሀምሳ ሶስት አንድ
አስራ ሶስት ሀምሳ አንድ
ዘጠና ሶስት
አስራ ሶስት ሀምሳ አንድ ዘጠና ሶስት ሀያ አራት ሀያ አራት እሺ ቦነስ ሰላሳ ብር ለቆላል።
እሺ እሺ ሌላ እዛው ላይ አስራ ሶስት ሀምሳ አንድ ዘጠና ሶስት ሀያ ሶስት
አስራ ሶስት ሀምሳ አንድ
አስራ ሶስት ሀምሳ አንድ ዘጠና ሶስት ሀያ ሶስት
እሺ ይኸኛው ደግሞ አራት ሺህ ሶስት መቶ አስራ አራት ብር አሸንፈሃል።
እሺ አመሰግናለሁ አንድ ልጨምር እሺ አስራ ሶስት ሀምሳ አንድ አስራ ሶስት ሀምሳ አንድ ዘጠና ሁለት ሀያ አራት
ይኸኛውም ሶስት ሺህ ስድስት መቶ አስራ አራት ብር አሸንፈሃል።
ሶስት ሺ ስድስት መቶ አስራ አራት አዎ
እሺ አመሰግናለሁ እሺ እኔም አመሰግናለሁ።
እሺ